Hello
እንደምን ዋልሽ እናት?
ሰላም ጤና ይስጥልኝ Best Bet።
እሺ cashier code ንገርሽ እስኪ አንዴ።
እሺ ንገረኝ።
አንድ post postponed postponed የሆነ ያለ አስለቅቄልን አስራ አራት አስራ አራት
አስራ አንድ አስራ አንድ
ሰላሳ ስምንት ሀያ አራት
ሰላሳ ስምንት ሀያ አራት አዎ አንድ አንድ postponed ነው እሺ ቆይ ቦነስ እሺ
Hello
አቤት ሀያ አራት ሰዓት ገና አልሞላውም። እሺ አስራ ሁለት ሰዓት ነው የሚሞላው። ትንሽ ጠብቅ።
ነው አዎ
እሺ እሺ እሺ
መልካም ቀን